ጤና ይስጥልኝ ሄሎ ቪዛ ሊዲያ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ ደንበኛችን። ሄሎ ሄሎ ደንበኛችን ሄሎ ሄሎ ደንበኛችን ይሰማል? ሄሎ ሄሎ ደንበኛችን ይሰማል? ጤና ይስጥልኝ ሄሎ ሄሎ ጤና ይስጥልኝ ደንበኛችን